ተመኝቼ ብበላ ብገባ ወጣው ተበልቼ ተበላው ተበላው ያሞሌው ነጋዴ ተበላው ተበላው የቡናው ነጋዴ ተበላው ተበላው የስኳር ነጋዴ ተበልቼ ወጣሁ ያወቀው ሆዴ ተበልቼ ወጣሁ ያወቀው ሆዴ ውበቷን አይቼ ሀብቷን ተመኝቼ ልበላ ብገባ ወጣው ተበልቼ ተበላው ተበላሁ ያሞሌው ነጋዴ ተበላው ተበላሁ የቡናው ነጋዴ ተበላው ተበላው የስኳር ነጋዴ ተበልቼ ወጣሁ ያወቀው ሆዴ ተበልቼ ወጣሁ ያወቀው ሆዴ ትንሽ ቆሎ ይዘህ ተጠጋ ካሻሮ የሚሉትን ተረት ሰምቼ ዘንድሮ ሀብትና ንብረቷን በሰው አጣርቼ በስሟ መኪና ሰጠዋት ገዝቼ በስሟ መኪና ሰጠዋት ገዝቼ ይቅርብህ እያለሁኝ ወዳጅ ዘመዶቼ የማጠምድበት መረቤን ዘርግቼ ተከርቸም ገባሁ ልል ተጠግቼ ተከርቸም ገባሁ ልል ተጠግቼ ተከርቸም ገባሁ ልል ተጠግቼ ተከርቸም ገባሁ ልል ተጠግቼ ገንዘብ አላት ውበት አላት አላት ወገን አትጠጋት አትበላም አላት ዘዴ እርሷን በሩቁ ነው ዘመኔ ገንዘብ አላት ውበት አላት አላት ወገን አትጠጋት አትበላም አላት ዘዴ እርሷን በሩቅ ነው ዘመኔ ውበቷን አይቼ ሀብቷን ተመኝቼ ልበላ ብገባ ወጣው ተበልቼ ተበላው ተበላሁ ያሞሌው ነጋዴ ተበላው ተበላሁ የቡናው ነጋዴ ተበላው ተበላሁ የስኳር ነጋዴ ተበልቼ ወጣሁ ያወቀው ሆዴ ተበልቼ ወጣሁ ያወቀ ሆዴ ውበቷን አይቼ ሀብቷን ተመኝቼ ብበላ ብገባ ወጣው ተበልቼ ተበላሁ ተበላሁ ያሞሌው ነጋዴ ተበላሁ ተበላሁ የቡናው ነጋዴ ተበላሁ ተበላሁ የስኳር ነጋዴ ተበልቼ ወጣሁ ያወቀ ሆዴ ተበልቼ ወጣሁ ያወቀ ሆዴ አጠምዳለሁ ሲሉ መጠመድ አለ እንዴ እጾማለሁ ብሎ መብላት በጉዳዴ እበልጣለሁ ብዬ ሮጬ ከሰው ፊት ላይቀር ወደ ኋላ ሊኖር መረታት ላይቀር ወደ ኋላ ሊኖር መረታት ምን ያስቸኩል ነበር በበርትቶ መስኮት ሳይቸግር ጤፍ በደረ ሊሆን አልፎ ተረት እኔ ያሰብኩት ሌላ የተጠምኩት ነገር እበላለሁ ሲሉ ተበልቶ መቸገር እኔ ያሰብኩት ሌላ የተለምኩት ነገር እበላለሁ ብሎ ተበልቶ መቸገር ገንዘብ አላት ውበት አላት አላት ወገን አትጠጋት ስበላ ምን አላዘዴ እርሷን በሩቅ ነው ዘመዴ ገንዘብ አላት ውበት አላት አላት ወገንን አትጠጋት አትበላ ምን አላዘዴ እርሷን በሩቅ ነው ዘመዴ እርሷን በሩቅ ነው ዘመዴ እርሷን በሩቅ ነው